ይስጥልኝ ሰላም ነኝ። እባክዎ ምን ልርዳው? እግዚአብሔር ይመስገን።
ታሪፍ ላይ ለማቋረጥ ፈልጌ ነበር። በዚህ ቁጥር ምን ነበር የሚሻለው?
ስለተመዘገበ ሰማያችን ግብይት
ደንበኛችን መስመር ላይ አሉ።
አ
መስመር ላይ አሉ ደንበኛችን። ምንድን ነበር እየሰሩ የነበረው?
ግብይት
Guys,